ችግር የለውም። master ችሎታ አለው። እኔም
Hello Hello ቤቲ አቤት ሰላም ነሽ?
እና እንትን baby እንትን ምንድን ነበር wipes Good baby Good baby?
የለም እንዴ ቢሮ ውስጥ?
አዎ በእናትህ Okay እስኪገባ ይቆያል?
ነግሬዋለሁ ለአዲስ refund ይደረግላቸው ብዬ ስለጠፋ ማግኘት አልቻልኩም። የተወሰነ ነው ያለው እና ይጎለናል።
በቃ እሺ እሺ እሺ እሺ ቻው።